አንዳንድ ሰዎች ረሃብን አደጋንና ሕመምን ያውቃሉ፣ ሌሎች ግን ብዛት ደህንነትና ምቹነት ብቻክ ነገር ግን የትም ቆምህ በጥላ ወይም በብርሃን ያለብህ መንቻት ለይህ ባንተ ውስጥ ምንቻለ አሁንም ታሰባለህ አንድ ልብ አንድ አርነት ተመሳሳይ ድምፅ እኛ ሁላችን ምንችነን ሁሉም አንድ ነው። የበለጠ ተልክ የለም፣ የበለጠ ትንሽ የለም። ቢሆንም ትንሽ አኻት ወይም ያለ እንጀራ ሕፃን የዱር ሰው ወይም በሐዘን የተጫነ መኖር አንድ ነው። ቅርጹ ጨዋታ ብቻ ምንቱ ቀጥሎ ይፈሳል ያለ ዓላማ ባንተ ውስጥ ምንቻለ አሁንም ታሰማለ አንድ ልብ አንድ ዳርነት ተመሳሳይ ድምፅ እኛ ሁላችን ምንችነን ሁሉም ባንድነት የበለጠ ትልቅ የለም፣ የበለጠ ትንሽ የለም።